ጤና ይስጥልኝ አርፌ ሳምራዊት ነኝ። ምን ልርዳዎ።
አሁን screenshot አድርጌ ልኬላችሁ ነበር ፎቶ ላክልን ብላችሁ፣ ግን እስካሁን መልስ አልሰጣችሁም። አልተመለስም። ብሩ አልገባም።
አቶ ማቴዎስ አይደል?
አይ ሄኖክ አይሉ ሳዳ መሀመድ ማለት ነው።
ሳዳ መሀመድ አ ደንበኛችን የላኩትን screenshot ደርሶናል እና ጉዳዩን ደግሞ ወደሚመለከተው አካል አስተላልፈንልዎታል።
ታዲያ እኛ በፈለግንበት ጊዜ እኮ እየደረሰልን አይደለም። እንዴት ነው?
አዎ ከእርሶ የቀደሙ ብዙ ደንበኞች ስላሉ በተራ ነው የሚስተናገዱት እና በደረሰ ሰዓት ደግሞ ደውለን የምናሳውቀው ይሆናል።